ጤና ይስጥልን ችብችብ።
እሺ አሁን ደውዬልሽ ነበረ እሺ
እና ዋይፍስ የሚባል ሽንኩርት አይነት ነው ዝርያው እና በርካታ መኪና ነው ወደ አንድ ሳምንት ኤሱዚ መኪና የሚሆን እኔ ያለው እዛ ማሳ ላይ ማለት ነው። ኦልሬዲ ተዘጋጅቷል። ኦልሬዲ ሺፕ ማድረግ ነው የቀረ አንተ ጋር ሊንክ አድርገን መስራት የምንለው ልክ ነው። ሄሎ ሄሎ ሄሎ ሄሎ ሄሎ